ጤና ይስጥልኝ። ቴስ የበረራ መረጃ ማዕከል በምን ልርዳዎ?
እሺ ቲኬት ከ Ethiopian Airlines ቆርጠን ነበረ እሺ
እና ሶስት ሻንጣ ከዛ ስንመጣ ነገ ነበር በረራው እሺ እና ሶስት ሻንጣ ለማምጣት ነበር ከዛ ስንመጣ ማለት ነው።
ወዴት ነው በረራው?
ዱባይ ዱባይ
ዱባይ በ Ethiopian Airlines ነው የቆረጡት?
አዎ
እሺ፣ አንድ ደቂቃ ይጠብቁኛል። ሌሉት አንድ ከ- ከዚህ ሲሄዱ ሁለት ሻንጣ ይዘው ከዛ አዎ።
ሲመለሱ ሶስት ሻንጣ ለማድረግ ነው አይደል?
አዎ አዎ አዎ እሺ፣ አንድ ደቂቃ ሌሉት።
እሺ
ይቅርታ መስመር ላይ ስላስጠበቅኩት። ከዛ ሲመለሱ ሶስት ሻንጣ ነው ይዘው መምጣት የሚችሉት።
እስቲ በዚህ ticket number check ያርጉልኝ።
አይ የሁሉም በረራ ነው፣ ልዩነት የለውም። በ Ethiopian Airlines ከሆነ አዲስ አበባ ለሚሄዱ በረ- እ፣ መንገደኞች እሺ ከዚህ ሲሄዱ ሁለት ሻንጣ ሀያ ሶስት ሀያ ሶስት ኪሎ ግራም እሺ ከዛ ከዱባይ አዲስ አበባ ሲመለሱ ሶስት አዎ።
ኪሎ ሶስት ሻንጣ ሀያ ሶስት ሀያ ሶስት ኪሎ እና አንድ ኪሎ እ፣ አንድ piece ሰባት እ፣ መያዝ ይችላሉ። carry-on ማለት ነው።
አንድ piece ማለት እ፣ አንድ carry-on ሰባት ኪሎ ይዘዋት የሚገቡት አዎ ሰባት ኪሎ ከዛ piece ሲመለሱ ግን ሶስት piece ሀያ ሶስት ሀያ ሶስት ኪሎ መያዝ ይችላሉ።
እሺ የሰዓት ልዩነት ላይ ችግር የለውማ።
የለውም የሁ- የሁሉም በረራ ነው።
እሺ አመሰግናለሁ።
እናመሰግናለን ስለደወሉ። መልካም ቀን።